والله لو شاي سريع شنو اللي يدينا
ሄሎ አይተዋል? የላክ የነገር ፍርሲ እንትን ልኬ ነበር። ቤት ቤት ርሲ ልኬ ነበርና ምን ልኬ ነበር?
ርሲት ቆርጬ ነበር
ሪሲት።
ለመስል ማለት ነው። እና ሁሉም አሸንፎ አንድ ክ- አንድ ክለብ ተሸንፎ እሺ receipt ኡን ልሰለክ ብር ልከና ብሎ ሲልኩልኝ ብር መስኮ ቤት አልገባልኝም።
እሺ፣ cashier code ኡን ንገረኝ። ስኬቱ ካሸር ካሸር ኮዱን ንገረኝ። ስኬቱ cashier code ኡን ልክ ያለው እንትን receipt በቤት ቤት ልክ ያለው ማነው? ስም የቴሌግራም ስም ቴሌግራም ስም ሁሴን አህመድ ሁሴን አ
ሁሴን ሁሴን አህመድ ሀምሳ ስድስት ብር ሀምሳ ስድስት ብር ልክ ያሉ ግን አልገባም እኔ ጋር አ አህመድ እስኪ ሀይ በለኛው እ ሀይ በለኛው እየታየኝ አለ።
ኃይል በለስ አይ ሀይ ከድ ሀይ ከድ ቤት ቤት ሀይ ከድ ሀይ ከድ ያው ልክ ያለው ያው ልኬ እልሃለሁ።
አ እሺ አየሁት። ሀምሳ ስድስት ብሩ አልገባልህም?
አልገባልኝም።
እሺ check አደርግልሃለሁ። እዛው ቴሌግራም ላይ ያናግራለሁ።
እሺ
لا لا لا لا